hello ሰላም ጤና ይስጥልን።
አብሮ ይስጥልኝ።
ሙሉ ኖት?
አዎ ነኝ።
ይቅርታ ደውለውልን ነበር አይደለ? ከዚህ በፊት መሰለኝ።
የት ነው?
ያልመጣለው product አለ? ከችፕችፕ ነው የምደውለው።
አዎ አዎ አዎ ስኳር ብለውኛል አይደለ?
አዎ okay። ይቅርታ በጣም ግን የስኳር product ትንሽ እጥረት አለ እና ብሮትን refund እናርግሎት። hello እሺ እሺ በቃ እሺ፣ refund እናረግሎታለን። መልካም እሺ፣ አመሰግናለሁ። እሺ።
እሺ እሺ።